حلو አቤት ያመሰለን ዶንክ ቲዩብ ነው።
አውሬች ጥለ እንትን ለማ- ለመጠየቅ ፈልጌ ምን ምን ነው የሚያስፈልገው? ለመመዝገብ?
የወጌሻ አራተኛ ዙር ዩቲዩብ ስልጠና እየመዘገብን ነበር። ስሞትም አልበል
አይ ምን ምንድን ነው የሚያስፈልገው?
የሶስት ወር ኮርስ ነው ኮርሱ።
እም፣ ለዚህም ክሬ- በክሬዲት አወር ሰባት መቶ ሀምሳ ብር ነው የምናስከፍለው። በአጠቃላይ የምንሰጠው ክሬዲት አወር ደግሞ ሀያ ነው።
ሀያ ሺህ ብር አዎ
ምን ምንድን ሀያ ነው ሺህ ብር የሚያስፈልገው?
አይደለም አስራ አምስት ሺህ ብር አስራ አምስት ሺህ ብር እሺ፣ በቃ አመሰግናለሁ።
እሺ፣ እኛም ስለደወሉ እናመሰግናለን። መልካም ቀን